ሄሎ ሰላም ጤና ይስጥልኝ ትምህርት ቤት
ሄሎ ሰላም ጤና ይስጥልኝ ትምህርት ቤት እንትን ትኬት ቆርጬ ነበር ልታይልኝ ፈልጌ ንገረኝ።
አስራ ሶስት ጉድ ነው።
አስራ ሶስት እህ
ሰባ አንድ እህ
ሰማንያ ሁለት እህ
ሰባ ሰባት
እሺ ገና Hello።
ዛሬ ጨዋታ ናቸው። እሺ
እሱ መቼ ነው የሚያልቅ?
እ በስድስት February ስድስት የቆረጥከው ጨዋታ አለ። ስለዚህ እስከዛ ድረስ መጠበቅ አለብህ።
እስከ ስድስት ነው አይደል?
አዎ
አሁን የሚመጣው ስድስት ማለት ነው።
አዎ አዎ በፈረንጅ ስድስት ማለት ነው።
በእኛ ስንት ማለት ነው?
እኛ ቆይ አንዴ በእኛ በሀያ ስድስት ማለት ነው።
በሀያ ስድስት ነው።
አዎ
እሺ አምስት ነው።
እሺ አባቴ፣ እሺ መልካም ቀን።